ሄሎ ሄሎ ሄሎ ሄሎ
ሄሎ፣ እጅግ ግን ከልጆች ሌላ መቅረብ ፈልገን ነበር።
እ እስቲ ቤተሰብ አናግረኝ። ይቅርታ እሺ፣ እንካ
ሄሎ ሰላም፣ እንዴት ዋሉ?
እግዚአብሔር ይመስገን። እንዴት ዋለ?
አለን፣ እግዚአብሔር ይመስገን።
አለን ይመስገን።
ልጆቹ እድሜያቸው ስንት ነው?
እ ሰባት
እኛ የምንፈልገው አሁን ከ- እድሜያቸው ከአምስት ዓመት በታች የሆኑ ህጻናትን ነው። ስለደወሉ እናመሰግናለን።
እሺ እሺ እሺ፣ መልካም ቀን።